online deposit አድርጌ ነበር ከ CBE ብር እና እሺ
ሄሎ ሄሎ የት መሆን ወንድሜ?
ከ CBE ብር deposit አድርጌ ነበር ከዛ ተቆርጧል ግን አልገባም system ላይ እንደ ቀርቶ እኮ ነው ስንት ብር ነው
ሀያ ብር በዚህ ቁጥር አይደለም ግን እኮ deposit ነው አይደለ?
እ ዲፖዚት ነው አይደለ?
አዎ ኦንላይን ማለት ነው በዚህ ቁጥር አይደለም deposit ስታደርግ የተላከልን message ላክልን። እሺ
እ እ?
deposit ስታደርግ የተላከልን message ላክልን።
ምን አልሽኝ deposit ስታደርግ የተላከልህን message ላክልን።
እ በዚህ ቁጥር አይደለም ነው የምልሽ እንትን ያደረኩት ነው በምን ቁጥር ነው በዚህ ቁጥሩ ልንገርሽ ታይልኛለሽ አንዴ
እኮ እዛ ላይ message ኡን message ያስፈልገናል አባ እኮ አዎ ተቆርጧል የሚል message እንደገና እኛም እኮ ሳን እሱን ደግሞ ሜሴጅ ላክልን ቴሌግራም ላይ
እ፣ እስኪ